Hello.
hello hello ጤና ይስጥልን ቤት ቤት ሰላም እ፣ እንትን ውጆ አረጋለሁ ብዬ ቦ- ወደ እንትን ሄደብኝ እ፣ ወደ
ወደ voucher መሰለኝ voucher የለም እ፣ ነ- ብሩ እ፣ voucher ከሆነ እንትን ነው shop ላይ ነው ሄደህ የምታወጣው ወይ ደግሞ shop ላይ ሄደህ ማውጣት ትችላለህ። ኮዱን shop ኡ የለም ሰጥተሃቸው
shop ኡ ኮዱን ጋር የለም ሰጥ- shop ከሌለ ደግሞ voucher code ዋን ይዘህ ወደ አንተ account ውስጥ deposit ማድረግ ትችላለህ። ኮዷን ስታስገባ voucher code የቱ ጋር እንደሆነለች ያለው
አ፣ እ፣ voucher ይስጥል።
voucher ይስሳ እዛ ላይ ነው የተቀመጠው minus ተደርጓል
እኮ voucher code ልኮልሃል አይደል? ሰጥቷል።
ወዴት መ
hello
ወደ ባንክ ስልክ የሚቀመጥበት ቦታ ነው የተቀመጠው እ፣ እንትኑ እኮ voucher code ሰጥቷል አይደል?
ኮድ አለለች ነው ቆይ check ላርግ አዎ